አቤት ይሰማል። ጤና ይስጥልኝ።
አውሬ ስትል ወደ ሰማንያ አንድ ሰማንያ ስምንት ደውለው ነበር።
አዎ ደውያለሁ። ልክ እሺ ምን ልርዶት?
አሸዋ
አሸዋ ራሱ በገባ ፈልጌ አ- አሸዋ አይደለንም። አሸዋ አይ አሸዋ አይደለም። ፍሊንስቶ ነው ምስ ነው ይሄ
እ?
ፍሊንስቶ ነው ምስ ነው። አሸዋ ቴክኖሎጂ አይደለም።
የእናንተ ዞን ማለት ነበር።
ፍሊንስቶ ምስ ነው የኛ
አዎ እ፣ የኛ አሸዋ ቴክኖሎጂ አይደለም።
እሺ እሺ እሺ ስንት